ሄሎ
ጤና ይስጥልኝ።
አብሮ ይስጥልን
ከቢጃ ኢትዮጵያ ነው የምደውልልዎት።
እ እ
ከቢጃ ኢትዮጵያ ነው የምደውልልዎት። አልማግሮ- አልማዝ ግሮሰሪ ኖት አይደለ?
አዎ
አዲሱ የቢጃ የመለያ ቁጥር ደርሶታል? SMS ልከንልዎት ነበር።
ደርሶኛል መሰል
እሺ ደንበኛችን እሱን ለማረጋገጥ ነው። መልካም ቀን።
እሺ እናመሰግናለን